ጤና ይስጥልኝ። ባኮ ምልደው
ሰላም ጤና ይስጥልኝ። እ- እንትን አስገብ ማ- ማለት ብር አውጥተን ነበር እና እሺ ቴ- ቴ- ቴሌ ብሬ ሲላክ እ- እ- ቆርጦብናል፣ ግን አ- አልገባልኝም። ወደ እዚህ እሺ ከዝውውር ታሪክ ላይ ያልገባሎትን ፎቶ ያንሱና በቴሌግራም ይላኩልን።
እ- እ- እ?
በአማርኛ ነው በእንግሊዝኛ ነው የሚጠቀሙት?
እንግሊዝኛ ነው የምጠቀመው።
more የሚለው ውስጥ ይግቡና transaction history የሚል አለ።
አ አለ ከዛ ከዛ ላይ የባንክ transaction የሚለውን ይጫኑና
አ ከዛ ላይ ያልገባሎትን ፎቶ አንስተው በቴሌግራም ይልኩልናል።
ቴ- ቴ- ቴ- ቴ- ቴ- ቴ- ቴሌግራም በዚህ ስልክ ነው።
ቁጥር የያዙ
እ፣ እሺ ቆይ አንድ- አንድ ያዘልኝ አብርስ ዜሮ ዘጠኝ ሰባ ስምንት
ዜ- ዜሮ ዘጠኝ ሰባ ስምንት አስራ ስድስት አ- አ- አ- አስራ ስድስት ሰላሳ ዜሮ ስድስት
አ- ሰ- ሰላሳ ዜ- ዜሮ ስድስት ናች አ
ሰ- ሰ- ሰባ ስምንት አ- አስራ ስድስት ሰ- ሰላሳ ዜሮ ስምንት ዜሮ ስድስት ዜሮ ስድስት OK።
አ እሺ አመሰግናለሁ።
እሺ እሺ